ሄሎ ሄሎ፣
ምንድን ነው የምትሰሩት እናንተ?
ይህ የራይድ አገልግሎት መስጫ ነው። እናት
እ?
የራይድ አገልግሎት
ፈልጌ ነው
መቀሌ ነው። እሺ፣ የሚታይ ትልቅ ሰው ካለ እ?
ደውል። መቀሌ ነው፣ ይሄ እሺ።
መቀሌ ነው።
ይህ መቀሌ ነው አዎ፣
እኮ መቀሌ እኮ ነው ያለው ሚጣ ትልቅ ሰው ካለ ትልቅ ሰው ይደውል። እሺ፣ መልካም ምሽት።
እ